ሄሎ
ሄሎ ዜና ይስጥልኝ።
አብሮ ስልም
እንትን ወደ ሰላሳ ነበር የምደውለው አዎ እኮ የለት ነበር እ፣ አስተካከሉ።
አስተካክ የለው ሁለቱም ቴሌብሩንም ኦኬ ሲሙንም በእርሶ ስም አደረጉት።
አ አ እሺ፣ በጣም ጥሩ በ- በቴሌግራም ልኬልሻለሁ እንትኑን አይዲና ፎቶ እህ አይዲና ፎቶ ልኬያለሁ በቴሌግራም ቀይረውታል ሄደው።
አ አ
ኦኬ እሺ፣ ቀይ መልሼ ልደውልልዎት።
እሺ